Hade Luyan azim ha hade Luyan wali Halle halleluya ወለመንፈስ ቅዱስ ይገብሩ ባለ ሰማያት ይገብሩ ባለ ጎዳና ይገብሩ ባለ ደመናት ወምድርኒ ትገብር ፋሲካ ተሃጺባ በደመ ክርስቶስ ንኡ ሁለተኛ ዘር ንኡ ንትፈሳህ ዮም በዛቲ እለት በዓለ መስቀል መስቀል እፀ ሕይወት መስቀል እፀ መድኃኒት አቡን ቀዳሚ ዜማ ላይ የሚባለው አቡን ከአንድ እስከ ስምንት ግዕዝ የማይደባልቅ አራራይ ብቻ የሆነ ሁለት ቤት አይነካም። ሁለትን ቤት ሳይነካ ከአንድ እስከ ስምንት ባለው ይባላል። ግዕዝ የማይደባልቅ አራራይ አቡን ቀዳሚ ዜማ ይገብሩ በዓለ ላይ ብርሃነ ሕይወት ወይም ጸርዓት ይባላል ቤቱ ማለት ነው።